ቻው
ሄሎ ሚኩ ወይ እንዴት ነህ? ሄሎ ወይ ወይ ትሰማለህ?
አዎ እንትን አሁን ኤስቱ አይ ኤስቱ አለ አይደል?
አዎ እሺ አሁን አዲስ የተመረቱት አዲስ feature አላቸው እንዴ?
fast charging አላቸው እና መቶ ሀምሳ ድረስ መቶ ሀያ ድረስ ይሄዳሉ።
already እኮ ይሄ መቶ ሀያ ድረስ ብል- እያለ- እያለን ነው የተናገርነው።
በቃ እንደዛ ከዛ ናቸው።
በላይ ሄደ?
አ- አ ከዛ በላይ ነው የሚሄደው። ግን መቶ ሀያ አሁን ለምሳሌ የእኛ እ።
መቶ ሀያ ኪሎ ሜትር ይሄዳል። ግን ከመቶ እስከ ሰማንያ እያለ ነው የምንናገረው አይደለ? አሁን ግን አሁን ቀጣይ የሚመጡት ግን መቶ ሀምሳ ነው የሚሄዱት። መቶ ሀያ እያለ ነው የምንናገረው። ፊትኒስ አሁን ላይ የምትናገሩት ልክ ነው ማለት ነው።
አይደለም፣ አልገባኝም። እኛ እኮ እየተናገርን የነበረው ከሰማንያ እስከ መቶ ድረስ ነው እያለን የነበረው።
አሁን ከዚህ በኋላ ግን የሚመጡት መቶ ሀያ ይሄዳል።
ከመቶ ሀያ እስኪ መቶ ሀምሳ ነው።
እንዳት ከመቶ መቶ ሀያ እስከ ብቻ።
መቶ ሀያ ከመቶ እስከ መቶ ሀያ
ኤስቱዎቹ ብቻ።
እሺ
ሌላውን ያው መድኃኒዓለም ያውቃል።
እሺ።
እሺ፣ እና ሌላ ጥያቄ?
ደግሞ fast charger እዛው ላይ ተገጥሞላችኋል ነው?
አዎ
እ፣ እሺ።
ሌላ አዎ፣ እ፣ fast charger ተገጥሞላችኋል ግን አልገባኝም።
fast charger already አላቸው ውስጣቸው።
ከዛ በኋላ ሁለት ቻርጀር ነው የሚኖራቸው ማለት ነው። ፋስት ፋስት ቻርጀርም ስሎ ቻርጀር ግን ቻርጀርም ለፐብሊክ ኖርማል ቻርጀር ስሎ ሳይሆን ኖርማል ለፐብሊኩ።
ኖርማል።
እሺ።
እሺ እሺ